ሰላም ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
አብሮ የ- ይስጥልን።
የአቶ ተክለ ማርያም ስልክ ነው?
አዎ እሺ የለም።
አሁን የለም። አዎ በቃ እሺ፣ ትንሽ ቆይቼ ልደውል፣ አገኘዋለሁ።
አይ ማታ ነው የሚገባው ስራ ነው ሄዷል።
በቃ እሺ፣ እሺ።
ምንድን ነው አመሰግናለሁ።
ምን አይ ከዊ ፕላስ ሶሉሽን ድርጅት ነው የደወልኩት እና እም፣ ለማናገር ነበር እሱን።
ወይ ሲመጣ ልደውል።
እሺ፣ አዎ እሺ፣ እሺ።
እም፣ እሺ